Hello
Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
transfer የተደረገ ገንዘብ ነበር እና አልገባም የሚፈለገው እንትን ጋር ግን ሂሳብ ላይ ቆርጧል።
ወዴት ነው transfer ያደረጉት?
ወደ ቫሞስ
ቫሞስ እሺ፣ Yeah።
transaction page አሉት?
አዎ transaction ቁጥሩም አለኝ June ሀያ ስድስት ወደ አስር አስር ቀን ሆኖታል።
እሺ፣ የቴሌግራም ስልክ ቁጥራችን ልንገሩት እና ቴሌግራም ላይ ይልኩልኛል። ከዛ እሺ፣ check ac- active active ናችሁ?
እንመልስሎታለን። ስልክ ልንገሩት እና ቴሌግራም ላይ ይፈልጉት።
እሺ ያው ተደጋጋሚ ሞክሬ ስለነበረ ስላላገኘኋችሁ ነው። አምስት ሺህ ብር ነው transfer አድርጌ የነበረው። ንገሪኝ ስልኩን። እሺ ችግር የለም። ዜሮ ዘጠኝ ስልሳ
ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት okay። ቴሌግራም አለው ግን ይህ ስልኩ
እዚህ save ያድርጉትና direct okay።
message እንደሚልኩት እንደዛ ይላኩልን።
እሺ እሺ፣ አመሰግናለሁ። ያው ፈጣን ምላሽ እንደምትሰጡኝ ተስፋ አደርጋለሁ።
ችግር የለም ችግር የለም። መልካም ቀን።
እሺ እሺ፣ ቴንክ